ሄሎ ሄሎ
አስራ ሁለት አምስት
እሺ ከስር ኮድ ነው አዎ ኮድ አዎ ከአስር እሺ፣ ኮድ አምስት እሺ አስራ ሁለት አምስት እሺ አዎ ጽፌያለሁ ዘጠኝ እሺ ሶስት ሶስት ዘጠኝ እሺ
ሰባት ዘጠኝ
ሶስት ዘጠኝ ሰባት ዘጠኝ አዎ
አንድ ሁለት ሶስት አራት አምስት ስድስት ሰባት ሰባት game ወጥቶብሃል እሺ okay እሺ እሺ እሺ እናመሰግናለን